நல்லது Hello, can I come this week?
ሄሎ ሄሎ This week?
አቤት አቤት ሰላም ነው ሰላም ነው እ፣ እንዴት ናችሁ አለን አለን።
እንትን ከኤጀንት ነበርኩኝ ከባሌ ጉባ ተ- ተስፋዬን ለማግኘት ነበር ለሱን ለማናገር ፈልጌ ነበር አለን ይቅርታ።
ተ- ተስፋዬን በእንትናቸው ደውዬ አዎ፣ በ- በመስሪያ ቤት ስልክ ደውዬ በዚህ ደውል ነው በሰማንያ ስምንት ዜሮ አራት ደውል እና ተስፋዬን አዎ።
ላግኝ በላቸው ብሎ ይቻላል። እሺ transfer አድርጎታለሁ።
እሺ
ሄሎ ሄሎ ሄሎ፣ አቤት ሰላም ነው።
ሰላም ነሽ አለን አለን።
አለን አለን እንትን እ፣ agent ነበርኩኝ ከባሌ ጎባ እሺ
እንትን አዲስ branch ተከፍቷል እ፣ በጣም ቅርብ በሆነ ቦታ ላይ ማለት ነው በስፖርት okay፣ እናንተ ጋር እኛው ጋር እኔው ጋር እኔ ቤት ቤት ነው?
አ እና እንዴት ነው የምን የስፖርት ነው የምንድን ነው?
የስፖርት ነው የተከፈተው እስኪ almost አንድ አንድ ኪሎ ትኬት ቁረጥና ትልክልኛል። የማን እንደሆነ check ለማድረግ እንዲመቸኝ ትኬት የሆነ ነገር ላክልኝ ቴሌግራም ላይ።
okay አሁን ሱቃቸውን አልከፈቱም እ፣ በኋላ ላይ እንትን በራጊል በማልላክ support ላይ ላከው ችግር የለውም።
support system ላይ አዎ
እሺ በቃ በሱ ላይ ልላክልህ ላክልኝ።
እሺ ልካለሁ በቃ እሺ እሺ እሺ በሱ እሺ እሺ